ጤና ይስጥልኝ።
ሰላም እንዴት ዋልሽው? እንዴት አደርሽ?
እግዚአብሔር ይመስገን። ሰላም አደሩ።
እግዚአብሔር ይመስገን። እንትን ዩቲዩብ ለመማር ፈልጌ ነበርና እሺ፣
ትምህርቱ የት አካባቢ ይሆናል?
በአካል ነው የሚማሩት? ሲኤምሲ ቅዱስ ሚካኤል
ሲኤምሲ?
ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ነው።
አዎ።
ኢኮኖሚክስ ባለሙያችን ህንጻ ላይ
ምን ህንጻ?
ኢኮኖሚክስ ባለሙያዎች ህንጻ
ኢኮኖሚክስ ባለሙያ